ሄሎ ሄሎ ሰላም ጤና ይስጥልን ቤት
ወይ ኤፍሬም ሶዶ ነኝ። ብሩክ አረካ እሺ እሺ ኳስ እና ውሻ no result እያለው ነው። ሁሉም shopping እየደወለልኝ ነው። አንዱ ተስተካክሏል እና ሁለቱ ተስተካክሏል።
እሺ
no signal ምናምን እያለ ነው።
እ፣ ልካችሁልን ነበር ቴሌግራም ላይ
አዎ፣ አሁን ልክ ይላል ልክ ይልሻል ቴሌግራም ላይ እስቲ ወይ የሚለውን ፎቶ አንስቶ ይልክልናል መቼ ላክልህ? እዚህ እሱ ጋር እ አዎ እሺ የሚያመጣልን ላክልን check አድርግልን እሺ ና-